Hello ሰላም ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
አለሁኝ እግዚአብሔር ይመስገን። የእንትን ወጌሻን ተመዝግቤ ነበርና እሺ፣ ትምህርቱ መቼ ነው የሚጀምረው? ይቅርታ።
በኦንላይን ነው የተመዘገቡት?
አይ የእንትን የአካሉን ነበር።
የአካል ለመማር እህ እህ።
በአካል እኮ class ጀምሯል።
መቼ? ይቅርታ።
እ፣ መጋቢት ሁለት ነው የጀመረው።
Okay፣ አላወኩም። አሁን እንትን ማድረግ እንችላለን።
ይቻላል።
ኦንላይን ላይ ነበር የተመዘገብ ነው የተመዘገብኩት።
እሺ፣ ክፍያ ኦንላይን ተጨመረበት?
እንትን አዎ፣ ፈጽሜ ነበር።
እሺ። ስለዚህ ዛሬ መምጣት ይችላሉ። ዛሬ class ስላለ ስንት ሰዓት ላይ ነው class ኡ?
ዛሬ አስራ አንድ ሰዓት ተኩል ላይ ነው የሚጀመረው፣ ግን የት ቀደም ነው?
ብለው ይምጡ።
የት ነው?
ሲኤምሲ ሚካኤል እሺ።
ወደ ፊጋ መሄጃ ድልድዩ አለ አይደለም?
አ አ እሱ ጋር Economics Association ህንጻ የሚል አለ።
እሺ እዛ ጋር ሁለተኛ floor ላይ ነው።
እሺ። ስ- ከዛ ከአስራ አንድ ሰዓት ቀደም ብዬ ልምጣ።
አዎ አዎ፣ screenshot ያደረጉትንም እሱንም ይዘው ይምጡ።
መልካም።
እሺ እሺ።
Thank you